አስር ደቂቃ አልሆነም ይሄ አዎ አስር ደቂቃ ይትባረክ ሄሎ ቤርሳቤ ነኝ
ሰባ አንድ አርባ ዘጠኝ ነው እ
ሀያ ሜትር ብላ ሞልታ ግን ያለ ደውላት ተሰመሮ መሪ ወረዳ አስር
እ?
መሪ መሪ ወረዳ አስር ነው ይባላል።
ወረዳ ስንት አዎ ወረዳ አስር አስር
አዎ አዎ ስንት ነው order number ሩ
ሰባ አንድ አርባ ዘጠኝ ሰባ አንድ አንድ ቆም አድርገውማ ንፋስ ነው አይሰማኝም
አርባ ዘጠኝ ሰባ አንድ አርባ ዘጠኝ
እሺ አይልሃለሁ customer location ላስጠይቅና ማን ነው ስምህ
ደጉ
ደጉ የ customer location ላስጠይቅና ሰባ አንድ አርባ ዘጠኝ አይደለ አዎ ሀያ ሜትር ብላ ነው የሞላች መሪ መሪ
እሺ check አደርገዋለሁ